list ነበር የሚያየው። hello hello ጤና ይስጥልን ቤት ቤት አብሮ ይስጥልን። ሰላም ነው?
አለን ምን ነበር
የሆነ ስለሆነ ቆየ ብናል ስንቴ ሪፖርት እናንተ ነገር ቋጭ ብር ያልገባል ስንት ብር ነው?
ሶስት ሺ እና ሰባት ሺ አስር ሺ አለ
እሺ ቤት ቤት ቁጥር ንገረኝ ልልክ
ዜሮ ዘጠኝ ሰላሳ አምስት
ዜሮ ዘጠኝ ሰላሳ አምስት ሰባ ስምንት
ሰባ ስምንት ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ሰባት
ሀምሳ ሰባት አ፣
ስንት ብር ነው?
ሶስት ሺ እና ሰባት ሺ
እሺ መቼ ነበር ያረከው?
ቅዳሜ ማታ
እሺ ልልክ እሺ ሶስት ሺው
እ?
ሶስት ሺ ነው ሰባት ሺ ነው ያልከኝ?
አ፣
እሺ hello እ፣ ሶስት ሺው balance ሆኗል check አድርገው እሺ አሁን አድርጌዋለሁ ወይ ሰባት ሺውን ልይልህ
አልደረሰኝም ግን
ከዚህ balanced ብሏል ትንሽ ጠብቀውና
እሺ ሰባት ሺ ከነገ ጠዋት ድረስ ጠብቀውና ተሳውቀናል ወይ ሰባት ሺውን እያየሁልህ ነው hello አቤት።
ይሄን balanced ብሏል እሺ
አሁን ነው ያደረግሽው?
አዎ አሁን ነው ያደረኩት እሺ ምን ያህል ይቆያል ግን?
እሺ ትንሽ ጠብቀው
እሺ፣ ከነገ ጠዋት ድረስ ጠብቀውና
እሺ እሺ